ሄሎ ሄሎ ሶልሽነት ጤና ይስጥልኝ ሚስት ቤት አሉ ሰላም ነው እንዴት ዋልሽ?
እግዚአብሔር ይመስገን።
አለሁልሽ። ትናንትና ብር ዲፖዚት አድርግቼ አልገባልህም?
አዎ አልገባልኝም።
እሺ
አሁን በዚህ ስልክ ቁጥር
በዚህ ቁጥር ነው።
አዎ እሺ ስንት ብር ነው?
ሁለት መቶ ብር
ሀምሳ ሶስት ሰባ ሰባ ሶስት ሰባ ሶስት አይደለም ስልክ አዎ አዎ ትክክል።
ቀነስ ነበር።
ትላንትና ትላንትና
ሌላ የቤት ቤት ስልክ አለ እንዴ?
እ ወይኔ ይቅርታ ዜሮ ዘጠኝ አስር ማ ይቅርታ ይኸኛው ምን ችግር የለውም ችግር የለውም።
እሺ አስር ዜሮ ዘጠኝ አስር ሰማንያ ስድስት ሰማንያ ስድስት አርባ ሶስት ሰባ ሰባት አርባ ሶስት ሰባ ሰባት እሺ ሶስት ምናምን ነው ያለው ለዛ ነው።
ምንም ችግር የለውም። ዜሮ ዘጠኝ አስር ሰማንያ ስድስት አርባ ሶስት ሰባ ሰባት አዎ እሺ ሶስቴ ነው የሞከርከው?
እንደዛ አካባቢ ያው ሞክሬው አዎ ሶስቴ ነው የሞከርኩት።
deposit text ኡ አለ ሀ እም፣ deposit text ኡ ይኖራል። አዎ አዎ እሱን ቴሌግራም ላይ ላክልኝ አንዴ።
እሺ ቆይ እሺ አዎ።
ራሄል ብለክ እሺ። ቴሌግራማችንን ታውቀዋለህ?
እ፣ አላውቀውም እሺ ዜሮ ዘጠኝ ዜሮ ሶስት እሺ አለቀ ጠብቂ ዜሮ ዘጠኝ ዜሮ ሶስት እሺ
አርባ አራት እ፣ አርባ አራት ሰላሳ ሰባት ሰላሳ ሰባት አ- አርባ ሰባት አርባ ሰባት እሺ አዎ ናት እሺ እሺ እሺ